ጤና ይስጥልኝ አልማዝ እባላለሁ። ጉዳዩን ነው የደወሉት፣ ምን ልርዳው?
ከዚህ በፊት ተመዝግቤ ነበር፣ እስካሁን አልተደወለልኝም።
እሺ እ የቴሌግራም ቻናላችን ተልኮሎታል?
እ hello የቴሌግራም አቤት።
ቻናላችን ተልኮሎታል?
አልተላከ።
እሺ በአካል ቢሮ መጥተው ነው የተመዘገቡት ወይስ በስልክ ደውለው ነው?
በስልክ ነው።
በስልክ ደውለው ነው።
እም፣ እሺ ቴሌግራም ይጠቀማሉ?
አዎ፣ እሺ በዚህ ቁጥር ነው ደውለው የተመዘገቡት?
አይደለም።
በሌላ ቁጥር ነው? እስቲ ስልክ አዎ።
ቁጥሩን ይንገሩኝ።
አርባ ዘጠኝ አርባ ዘጠኝ አርባ ዘጠኝ አርባ ዘጠኝ ሰባ ሁለት ዜሮ ሶስት ሰባ ሁለት ዜሮ ሶስት እሺ የተመዘገቡበትን ሌና መልሼ እደውልልዎታለሁ። የቴሌግራም ቻናላችንም እልክልዎታለሁ።
እሺ። ግን በሱ ቴሌግራም አልጠቀምም።
በየትኛው ነው የሚጠቀሙት?
በዚህ
በዚህኛው ቁጥር ነው የሚጠቀሙት?
አዎ።
እሺ የተመዘገቡበትን list ሌና
እም፣ ከዛ ደውል ደውዬ አሳውቅዎታለሁ።
እሺ።
እሺ መልካም ቀን።